አሁን ቴሌግራም ላይ እየተለቀቀ ያለው action አይታችሁ
ኧረ ስሚኝማ በዛ በዛ hello አይሰማም እንዴ?
ይሰማል ሰላም ነው ሰላም hello hello አንድ ሰባ ምን wow ከአዲስ ከቢኒያም ንጉሥ ወደ አዘዞ
እኛ እንኳን assign ማድረግ አንችልም። እሺ እ? ድምፅክ ምንም ነው የማይሰማው፣ ይቆራረጣል። hello hello፣ አቤት። ኧረ በስመ አብ። ምን ውስጥ ነው ያለው? አይሰማም እኮ ኧረ አንተ
hello ቢኒያም ይህ ነገር ምንም አይሰማም።